ሄሎ ጤና ይስጥልን። Best Bet
cashier code ልንገርሽ እይልኝ እሺ፣ cashier code ንገረኝ።
አስራ ሁለት ሰማንያ አራት
አስራ ሁለት ሰማንያ አራት ሀያ ስድስት ሰላሳ አንድ ሀያ ስድስት ሰላሳ አንድ እሺ፣ lost ነው። ሶስት ይሞቱብሃል።
ሶስት ይሞጣ አዎ።
እሺ አስራ ሁለት ሰማንያ አራት
አስራ ሁለት ሰማንያ አራት
ስልሳ ሶስት ሀምሳ ሁለት
ይህም lost ነው። አራት
አስራ ሁለት ስልሳ ሰባት አስራ ሁለት ስልሳ ሰባት እሺ፣
ሰባ አራት አርባ ዘጠኝ
ይህ አንድ ጨዋታ ወጥቶብሃል። lost ነው።
አንድ ጨዋታ ከወጣ ታዲያ እንትን ቦነስ የለውም የሚቀር ጨዋታ አለ የዛሬ።
እንጂ እና ልጠብቀው።
አዎ ጠብቀዋ።
እሺ አስራ ሁለት ሰማንያ አራት
አስራ ሁለት ሰማንያ አራት ዘጠና አንድ ዜሮ አምስት
እሺ፣ ይህ አራት ይሞቱብሃል። lost ነው።
አስራ ሁለት ሰባ ዘጠኝ እሺ፣
ሰባ አምስት ዘጠና ስምንት
ይህም lost ነው።
አስራ ሁለት ሰማንያ ሶስት እሺ፣
ሰላሳ ስድስት ሰማንያ ስድስት
lost
አስራ ሁለት ሰማንያ አንድ አስራ ሁለት ሰማንያ አንድ አርባ ስድስት አስራ ስምንት
ይህም lost ነው።
ቦነስ የለውም አዎ የለውም። lost ነው።
አስራ ሁለት ሰማንያ አንድ አስራ ሁለት ሰማንያ አንድ
አርባ ሶስት አርባ ስድስት አስራ ሶስት
አርባ ስድስት ሀምሳ ሶስት ሰላሳ ሶስት
ይህም lost ነው።
አስራ ሁለት ሰማንያ ሶስት እሺ
ሰላሳ ስድስት ስልሳ ስምንት
ሰላሳ ስድስት ስልሳ ስምንት ይህም lost ነው።
አስራ ሁለት ስልሳ ዘጠኝ ሰባ አምስት አስራ ሁለት ስልሳ ዘጠኝ ሰባ አምስት
አስራ ሁለት ሰባ ዘጠኝ ሰባ አምስት ሰባ ዘጠኝ
አስራ ሁለት ስልሳ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ እሺ ሰባ አምስት
እሺ ሰባ ዘጠኝ
ይህም lost ነው።
የመጨረሻ አስራ ሁለት ሰማንያ አራት አስራ ሁለት ሰማንያ አራት ሀያ ስድስት ዜሮ ስምንት
ይህም lost ነው።
እሺ አመሰግናለሁ።
ችግር የለውም።